ጤና ይስጥልን። ቤት ቤት ረዲት ነኝ እንደምለው
ጊዜው አድርጊ ወደ ቴሌ ብር ብሩ አልገባም።
አቤት ጊዜው አድርጊ ወደ ቴሌ ብር ብሩ አልገባም።
ብሩ አልገባም። እሺ አዎ።
የቤት ቤት ቁጥራውን የደወልክበት ነው?
አይደለም ዜሮ ዘጠኝ አስር ዜሮ ዘጠኝ አስር አራት ስልሳ አራት አርባ አራት ሀያ አርባ አራት
ዜሮ ዘጠኝ አስር አርባ አራት አርባ አራት ሰባ አርባ ዘጠኝ ሰባ አርባ ዘጠኝ ስንት ብር ነው?
አራት መቶ ብር እሺ ስንት ብር ነው? አራት መቶ አራት ሰው
ፔንዲንግ ላይ ነው። እሺ ይገባልሃል።
አራት ለሳንቲም ፒያስ አውቃቸዋለሁ። እሺ
ሰው ወገሬ